ሄሎ
ሄሎ፣ ጤና ይስጥልኝ ምስት ቤት።
አብሮ ስጥልን።
እሺ ምን ነበር?
ይሄ ጃክ ቦት ሲዘሪንግ እየተጫወትኩ ነበረና
እሺ ሳይቱ በደ ትክክል አይሰራም። ድሮም ምኑ?
እየበላ ነበረ እና በቴሌግራም ስክሪፕቶ ላኩ፣ ግን በገና አላገኘውም።
ማን ነው ስምክ ቴሌግራም ላይ?
በሺር ይባላለሁ።
በሺር አዎ
እስቲ አንድ hi ትለኛለህ?
እ?
አንድ hi በኝ እስቲ ቴሌግራም ላይ ላይ እንድትሆነልኝ አ- okay